አበባ ኧረ ሲሆን አይደለም ምንም እንትን ልትይ አትችይም። ድጋሚ ኧረ እዚህ ሳይ በጣም ርካሽ ነው አልኮና
ሄሎ ሄሎ ዜናባ ወይ መልካም እንዴት ነሽ
ሄሎ ሄሎ ሄሎ አይሰማሽም ይሰማኛል ሰላም ነው ቢሮ የለሽም አዎ ዛሬ አልገባም ከሰዓት ገባለሁ ምን ነው ነው እንዴ አይ ታዱ ጋር ሊሄዱ ነበር እ ያው ከሄድሽ ብዬ ነው ወይ በእናትህ በእውነት ህዝብ ውጭ ነው ያለሁት ውጭ ነሽ ያለሽው አዎ ወደ አራት ኪሎ አካባቢ ነኝ እ በቃ አሁን አይመቸኝም ሂድ በቃ በቃ ተይው ችግር የለውም ሌላ ንገሪኝ እንግዳ ቤተሰብ መጥቶብኝ ነው የሆነ ጉዳይ እዛ ሰው ላደርግ ብዬ ነው ምንም ችግር የለውም ዜናባ ብሩ ሰጥቻታለሁ ለደሜ አዎ አይ ከሄድሽ ብዬ ነው እኔ እሺ አይ ሄድ ነበር ቢሮ ቢሆንም ነው በቃ ጥሩ እሺ ያው እሺ በቃ